ሄሎ ጤና ይስጥልኝ ቺፕቺፕ ሄሎ ሰላም ነው።
ሰላም ትናንትና order አድርጌ ነበረ ነው አስራ ሶስት እቃ ማለት ነው። ግን የመ- እንትን የደረሰልኝ ስምንት ብቻ ነው ኮድ የደረሰው እና በእናትህ ሌላው እንዳይቀርብኝ ወደዚህ ትንሽ ራቅ ይላል ከጦር ኃይሎች አለፍ ብሎ ማለት ነው።
እሺ፣ አንቺ ያልገባት የምን ምንድን ነው?
የገባልኝ ልንገርህ እሺ
እንዴ ጠብቀኝ እ፣ እንትን እ፣ እንትን ታየዋለህ ወይ በዚህ በደወልኩበት ያለ
አዎ ገብቻ አልኮት ላይ የስማ ገብቶሎታል።
አቮካዶ አንድ በል
እሺ አቮካዶ፣ ሽንኩርት
እሺ ሽንኩርት፣ እ፣ ሽንኩርት እንደገና ካሮት ሶስት ካሮት፣ እሺ lemon እሺ lemon፣ tomato
ቲማቲም፣ ፓፓዬ
እሺ ሌላ
ፓፓዬ ዝኩኒ
እሺ እና cucumber እነዚህ ናቸው በቃ የገቡት
okay። አሁን እነ ጥቅል የቀረው ጎመን፣ የሳሙና የጥቅል ጎመን ሳሙና አልገባም።
ጥቅል ጎመን ሳሙና ቆይ እስኪ ደግሞ እንትን order ውስጥ ልግባ ድንች order ውስጥ ልግባ እስኪ ደግሞ ቀይ ስር ቆይ order ውስጥ እየገባው ነው
አዎ፣ ዛሬ ትንሽ system ያስቸገረ ስለሆነ ነው። ለድንቹ አክሴፕት ተደርጓል። ሌሎቹም አ- አብዛኞቹ አክሴፕት ተደርጓል።
አ- አንቺ ብቻ አስራ ነው ሶስት የቀረው።
ነው ያዘዝኩት ማለት ጥልብኝ እንዳይመለ ብዬ ነው እምልህ ወይ አለበለዛ ደግሞ አዎ።
ላምጡና እንትን ነኝ ወደ ቀራኒዮ እ፣ ደንበል መድኃኒዓለም።
ሪት ከመድኃኒዓለም አልፎ ነግሬያቸው አንፎ በል
ኦኬ እሺ፣ እዛ ድረስ ብለን ስላሉኝ ነው ያዘትኝና ወይ ከሰዓት እንዲመጡልኝ እ፣ አክሴፕት አድርግልኝ አሰብበውልኝ እንዲመጡ እንዳይቀር ፈልጌ እሺ፣ ሁሉም አክሴፕት ተደርጓል። እሺ ብቻ ነው የቀረው። እሱን አንዳሰል በተጠረሰ አድርገው።
ብኝ ልትበት
እሺ ሞክርሎታለሁ። እሺ ጌታ እሺ እሺ እሺ